hello ጤና ይስጥልኝ ዋሽንግተን ሜዲካል ጤና ይስጥልኝ አብረው ይስጥልኝ pelvic የ MRI ፈልጌ ነበረ።
ምን አሉ pelvic MRI hello
hello ይሰማል?
ይቆራረጣል ድምፆት ምን አሉ እሺ አሁን አይሰማም?
አሁን ይሰማልሽ አ pelvic MRI ነበረ ምርመራ።
MRI መነሳት ፈልገው ነው አ pelvic አዎ።
okay እሺ ይቻላል እ፣ አምቡላንስ ስንት ነው አምቡላንስ አምቡላንስ በነጻ ለዛሬ እ እ አምቡላንስ በነጻ ነው ለዛሬ ይደርሳል yeah የ- አዎ ለዛሬ ይደርሳል ነው?
ያ እ፣ ስንት ነው ምርመራው?
okay እሺ የዋናውን medical reception ስልክ ልስጦት የኤምአርአይውን እሺ MRI አዎ pelvic ነው።
yeah የ MRI ውን ስልክ ቁጥር ልስጦት እና እነሱን ሙሉ መረጃ ማናገር ይችላል እሺ እሺ አንድ ዜሮ ዘጠኝ ሰማንያ ስምንት
ቆይ እንዳባይ ስልክ ቁጥር ሊያዝ ቆይ ይዛሉ እዚህ ላይ እሺ ወንድሜ
okay ዜሮ ዘጠኝ ሰማንያ ስምንት ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ እ እ ሰማንያ ስድስት እሺ ሰማንያ ሰባት ሰማንያ ዘጠኝ
ሰማንያ ስምንት ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ
እሺ ሰማንያ ሰባት ሰማንያ ዘጠኝ አዎ
ይቅርታ ሲደገመለኝ አባ ዜሮ ዘጠኝ ሰማንያ ስምንት
እሺ ሰማንያ ስምንት ሰማንያ ስድስት
ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ
እሺ አባቴ እሺ
አይ አይጠፋም ይሄ ነገር